እናስደለማል ባባ
hello ሰላም አራጅ
እግዚአብሔር ይመስገን።
መኪና ፈልጌ ነበረ ማለት
ምን አይነት መኪና?
ኤሌክትሪክ
ኤሌክትሪክ እ፣
ሙሉ ቀርጻ አምጣት እሱን ያለ አምጣት፣ ችግር የለም።
ዜድ ፎሬክስ እ፣ ሄሎ ዜድ ፎሬክስ ነው ያለ ክፈቹ ላይ ቡና እንደ ይኸው እየገባሁ ነው። ይሄን- እኔ ቻርጅ ድምፅ ስላለው ቢዜ ጥቁር በመሀል ነው ያለው።
ልገባ ነው።
ድምፅ ሌላ ድምፅ ነው የሚገባብኝ። ምን አልሽ?